ሰላም ጤና ይስጥልኝ። hello hello
ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
አለን። ማስታወቂያ አውጥታችሁ ነበር እና
አዎ
apply ላደርግ ነበር።
YouTube ላይ ቪዲዮን አይተውታል።
አ ቪዲዮ ላይ በ- አ-
ስለዚህ እዛው ስር እንትን አለ የመመዝገቢያ link፣ አ በዛ ገብተህ ተመዝገብ።
okay ዛሬ አይ በዚህ ይቻላል ሲባል
አዎ ይህን more ደግሞ ስለአንተ ያለውን information በደንብ detail እንድታስገባ አ
አንተ እዛ ጋር ገብተህ ተመዝገብ።
okay እ እንትን ምንድን ነው የአራተኛ ዙር ተማሪ ነበርኩና እንትን አለ ይኖረዋል ይኖረዋል advantage ምን ይኖረዋል?
advantage ይኖረዋል ወይስ ወይስ normal?
ያው የወጌሻ ተማሪ ነኝ ምናምን ብለህ መጨመር ትችላለህ። እዛ ጋር ያላችሁን ክህሎት አስገቡ ሲል አ
እዛ ጋር ያለውን ነገር ሙሉ information ኡን አንተ አስገባ።
okay እሺ ሰላም ጤና ይስጥልኝ።
እሺ ሰላም ወይ እና